ተራራ ዙሪያ ምሽጉን ቆፍሮ በቀበሮ ጉድጓድ እድሜ ልኩን ሰብሮ የወደቀው ለአንድነቱ ያኮራል ሁሌም ጀግንነቱ ወጥቶ ወርዶ በኩራት ይላገሩ ሞታላት ጊዜ ተለውጦ ቀን እስከሚከዳው አንጠፍጥፎ ቀምሶም ውሃውን ከጎዳው የአገር መሰረቱ ህብረቱ እንዳይናድ ኑሮውን አድርጎ በቀበሮ ጉድጓድ ታግሎ ወድቆልናል ስለ አንድነታችን ውለታው ይዘከር የሰራዊታችን ሳያጓድል የአባት አደራ ያስጠበቀን የአገር ባንዲራ እንዳናጣው የባህር በር ነብሱን ከፍሏል ለእኛ ክብር ነብሱን ከፍሏል ለእኛ ክብር ጫማ ልብሱም በላይ አልቆበት ይላይ ሳይል ለራስ አውቆበት በእሳት መሃል እየዘመረ ለአገር መሞት ክብሩ ነበረ። አይ ለአገር መሞት ክብሩ ነበር። በተራራ ዙሪያ ምሽጉን ቆፍሮ በቀበሮ ጉድጓድ እድሜ ልኩን ሰብሮ የወደቀው ለአንድነቱ ያኮራል ሁሌም ጀግንነቱ ወጥቶ ወርዶ በኩራት ይላገሩ ሞታላት ጀግናዋ ባጠሩ ቆራጡ ሚሊሻው ላገሩ የቆመው እስከ መጨረሻው የባህር የምድር የአየር ኃይሎቻችን ተዋርቀው አልፈዋል ለነፃነታችን። በምሽግ ለዓመታት ተቀምጦ እንደ አራዊት ለአገሩ ሲል ወድቋል የቀድሞ ሰራዊት አስከብሮም የክብሬን ወሰን እንድንኮራ ታሪክ አድሰን የማይረሱት ታሪክ ሞገድ ያሰራዊት የሁሉም ተገን ያሰራዊት የሁሉም ተገን የአገር ልጆች እንደ ቤተሰብ በአንድነት ስር ስንሰባሰብ ይሄን አይቶ ማለፍ የሚሻው የአባት ጦሩ ጀግናው ሚሊሻው